ይስጥልኝ ዶክተር ጤና ይስጥልኝ ታድል እባላለሁ history እና share ለማድረግ ነበረ
እኛ ፕሮግራም ላይ አንድ ሰው ህይወት ላይ ታሪኮችን ለማጋራት ፈልገው ነው አዎ ማለት እሺ ለመዝግቦቹና ይደውልልዎታል ስሙትም አለበት
ታደሉ ታሪክ
ማን አሉኝ ታደሉ ታደሉ ማን ታሪክ
ስልክ ቁጥሮት ሊንገሩ ዜሮ ዘጠኝ አርባ አምስት ሰላሳ ስድስት አርባ አምስት ሰላሳ ስድስት ሰላሳ ዘጠኝ ሰማንያ ዘጠኝ
ከመንግስት አካባቢ ነው አድራሻዎት
አዳማ ወይ ወንጂ
እሺ እናመሰግናለን እንደውልልዎታለን እሺ ማየት እሺ መልካም ምሽት ይሁንልዎት ማለት ነው መሰግናለሁ